ጤና ይስጥልኝ። ዋኮ የምንወደው ሄሎ
ስፖርት ነው ዋኮ የምንወደው እ የኔ ናት። በቴሌ ብር እንዴት ነው ወደ account transfer የማደርገው?
እ ለጊዜው technical ችግር አጋጥሞናል። እየተስተካከለ ነው። በትዕግስት ይጠብቁ፣ ይሰራል።
okay ለጊዜው ማለት ከስንት ቀን ወይ ሌላ አማራጭ አለ? ከ HelloCash አሁን ላይ ያለው አማራጭ HelloCash ብቻ ነው።
ሌላ ምንም አማራጭ የለም።
አዎ እየተስተካከለ ነው። ትንሽ ይጠብቁ።
አ፣ ሰዓታት ነው ወይስ ቀናት?
እሱን ያው እርግጠኛ ሆነን መናገር አንችልም።
ለ- ለነገሩ ሁለተኛ ማታ አመሰግናለሁ።
ምን አሉኝ?
አመሰግናለሁ። በቃ እሺ thank you።
እሺ፣ አሜን።